hello ጤና ይስጥልኝ ቺፕቺፕ
hello ደህና ምሽ ሰላም ደውለ ነበር በስልክ
እ ያልመጣሉት እንዴ ከቺፕቺፕ ነው የደወለው አዎ ዛሬ order ያደረኩት አለ okay አዎ በ- እ?
እርጉዝ በሚል ነው አይደል አዎ okay ምን ምን ነበር ያልመጣሉት ይቅርታ
አ group አልተሟላም አልተሟላም group አልተሟላም ግን እ፣ እ፣ እንትኑ ነጭ ሽንኩርት እ፣ ሁለት አግዥ ነበረ አንድ ነው የመጣው
okay አዎ ሁለት አንደኛው fail አድርጓል መሰለኝ ሶስት ኪሎ አራት ኪሎ ተቀብለዋል አይደል ዛሬ አራት ኪሎ
ሶስት ሶስት ሶስትን አሀ አንድ ኪሎ ነው የቀረው አንድ ኪሎ ይቀራል አዎ።
okay እሺ እሺ በጣም ይቅርታ ይሄኛውን group ኡን complete አላደረጉትም ይሄኛው የቀረውን
ከእሱ ጋር አብራችሁ መመለ- መላክ ትችላላችሁ አዎ ግን ይሄኛው- መላክ complete አያደርጉትም group ኡን አሁን በ- እስከ አንድ ሰዓት complete ከሆነ ነው ለነገ የሚመጣው እስከ አንድ ተኩል ምናምን አ፣ እሺ እናደርጋለን በቃ አሁን ይሙሉትና ይሄኛውን አስገብቼ አንድ ላይ እንዲመጣሉ ታደርጋለሁ location ኡ የት ነው የሚመጣሉት
location ኡ ወሎ ሰፈር ቴሌ store በቃ እሺ ነገ እንዲመጣሉ ታደርጋለሁ ነጭ ሽንኩርቱ ያኛውንም complete ካደረጉት አብሮ ይመጣል እሺ እሺ እሺ መልካም ቀን